hello ጤና ይስጥልኝ። ጥያቄው የሚቀየረው ድረ ገጽ ላይ ነው። ትንሿ ስልክ አማርኛ አታነብም።
አይ ለማስመዝገብ ፈልገ አማርኛ አታነብም ትንሿ ስልክ።
ለማስመዝገብ ፈልገ ነበር።
hello
አቤት ጤና ይስጥልኝ።
አብሮ ይስጥልን ምን ልታዘዙ? hello
ዘጠኝ ሰማንያ አምስት ላይ message እየገባልኝ ነው። ያ ጥቅሙ ምንድን ነው?
እሺ ጥቅሙ ቴሌቪዥንን ሲጫወቱ ከአምስት ብር ጀምሮ እስከ አምስት መቶ ብር የአየር ሰዓት፣ coin፣ ትኬት፣ አምስት ሺህ ብር፣ ላፕቶፕ፣ ሞባይል እነዚህ ሽልማቶች ናቸው ሲያሸንፉ።
ይህንም መስፈር ለማስመዝገብ ፈልገ ነበር።
እ፣ እንዲቋረጥሎት።
አይ ለማስመዝገብ ፈልገ ነበር።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ እ፣ ሰባ ቁጥር ይጫኑና አማርኛ ያረጉታል።
እሺ እሺ፣ እናመሰግናለን።
እሺ መልካም ጊዜ እ፣ ቆይ ሰባት ሰዓት ይሆነናል።